አባት የእሱ አይነት አምሳያ ሊመጣ አይችልም። እሱ የሄደ እንደዋለም የእሱም ቦታ ሊተካ የሚችልም አንድም ሰው የለም ይላሉ ዑለማዎች ሲናገሩ። የሱ አላህ ማንም ሰው የለም እንደነሱ። አላህ ስብሓነሁ ወተዓላ ሐቃቸውን ከባድ አድርጓል። አላህ ሐቃቸውን ከሚያውቁ ሰዎች አላህ ያደርገን። አላህ ከሚታዘዟቸው ሰዎች አላህ ያደርገን። ከነሱ ቀልብ አላህ ስብሓነሁ ወተዓላ ይጠብቀን። የሄዱትን አላህ የሄዱበትን ሀገር አላህ ያሳምርላቸው። ያሉትን አላህ ማለት ነው እድሜና ጤና ሰጥቷቸው እግራቸውን አጥበን ዱዓ ከምንቀበላቸው ሰዎች አላህ ያደርገን። ወላህ የሰለፎችን ህይወት ተመልሰን ከእናትና ከአባታቸው ጋር ያላቸውን አላቃ በምናይበት ሰዓት በጣም የሚገርም